አይታችኋችሁ የሰላም በር ነው። ይኸውልሽ
ሄሎ ሄሎ ሄሎ ሄሎ ሄሎ ቆይ ሄሎ አሉላ አላዛ አቤት የሰዓት ምንድን ነው? መንገድ ዝግ ሆኖ ነው
መንገድ አዎ እዛ ሁለት አካባቢ ስለሆነ ወሰለሱን ተ- ምደውልልህ።
እኮ አውቄ
እሺ መንገድ ሁለት ጋር እዛ አስገራጅ መናችን ሜዳ ነው ተዘጋግቶ ተቆፍሮ
እንዴ ከዚህ በፊት ነበር የምታቀብሏት?
እኮ ነበር ከዚህ በፊት ሆነ መግ- መግቢያ ነበረች እሷ ፈሮት ነው ለውስጥ ለውስጥ ነበር የምንሄደው እሷን ቆፈሩ አሁን ዋናውን ቆፈሩ ለውስጥም ቆፈሩ እሱ መሄጃ
እኮ አሁን ከሚመለስ እቃው ሌላ አማራጭ ካለ ትንገራችሁና ወይ
አማራጭ ተጠቅመን ነው የመጣ ነው ወይስ መጀመሪያ በኖርማል አስፋልት ነበር የምንመጣው
እ፣ እ? ከዛ አሁን በውስጥ የምንመጣው መንገድ አለች እሷን ደግሞ መተላለፊያውን ቆረጡ ቱቦ እያስገቡ ነው መሰለኝ መተላለፊያ ስለዚህ ምንም ነበረች እ
ስለዚህ ሌላ ምንም አማራጭ መንገድ የለም።
ሌላ የለም። እኔ አሁን በዛ ነው የመጣው። በኖርማል ዝግ ነው መጥቼ በአቃ ዘገች። ማለፊያ የለም፣ አያሳልፉም።
እሺ።